በምን እንርዳት?
ትራንስፈር በእሷ በኩል ወደ አፍሮኪንግ ትራንስፈር አድርጌ ከዚህ ወደ ቆሶ ተገባም ምን አሉኝ?
በቻፓ በኩል ወደ ቤቲንግ ትራንስፈር አድርጌ ከቴሌቪዥን
ስልክ ቁጥር ስጡትና ቴሌግራም ላይ ያዋሩናል።
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት ሰባ ሁለት እሺ